ጤና ይስጥልኝ ሁሉ ስፖርት በኮምን ልርዳዎ
በቴሌግራም screenshot አድርገህ ላኩልኝ ብለውን ነበርና ልክ ያለው withdrawal ለማድረግ በዚህ ስልክ በቴሌግራም ልክ ነበር screenshot አድርጌ ያልገባ ብር ነበር።
እሺ ማን ልበል ስሞት?
ክብሮም ተስፋዬ።
የቴሌግራሙ እንደዛ ነው የሚለው
የቴሌግራም ክብሮም ተስፋዬ ነው የምለው።
ተስፋዬ
አዎ
እሺ፣ መቼ ነው የላኩት?
እ ትናንትና ጠዋት።
ትናንት ጠዋት።
አዎ
እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ እሺ
ዜሮ ዘጠኝ እንደገና እሺ ስልሳ ስምንት እም ዜሮ ስምንት እም ዜሮ ዜሮ
ሁሉ ስፖርት የሚጠቅምበት ይሄ ነው።
አዎ ይሄን የምጠቀምበት እና ወደዛ ልኬ ነበር ወጪ አድርጌ ነበር ወደ ቴሌብር ቴሌብር አልገባም። እና እንዲገባ ፈልጌ ነው።
እሺ ቆይ አንዴ ልየው እንትን የላኩትን ልይ
እሺ
debit ይወ የሚለው ማለት ነው።
አዎ
አራት ሺህ ብሩ
አራት ሺህ ብር ነው።
እሺ እ እንትን እንልሎታለን እናስገባለታለን ይጠብቁ።
እሺ እሺ ቴንኪው